hello ጤና ይስጥልኝ። ቃል ኪዳን ነኝ ከብስት ቤት ምን ልርዳው?
ቢስት account ላይ transfer ማድረግ ፈልጌ ገቢ ማድረግ deposit deposit ማድረግ ፈልጌ እና ያ ድሮ ሁሉም ቴሌብር ላይ ይቀበላል። አሁን ደግሞ በሌላ ቴሌብር ላይ አይቀበልም ሰሞኑን አዎ አንድ አይነት ስልክ ቁጥር መሆን አለበት።
እና በአዲስ መክፈት ፈልጌ በሱ ያለሁትና እሺ
እምቢ አለኝ፣ አልከፈትም።
password ሲያስገቡ capital letter፣ small letter፣ ቁጥርና symbol ተጠቅሟል።
አዎ ተጠቅሜያለሁ። በሳፋሪኮም መክፈት ይቻላል። ቤት ይቻላል።
በ- ይቻላል።
አዎ ይቻላል።
እ፣ password ላይ ምን እናድርግ?
capital letter፣ small እሺ፣ letter፣ ቁጥርና symbol
simple ማለት አዎ ጥያቄ ምልክት ነጥብ ምናምን አዎ፣ መደመር መጨረሻ ላይ መቀነስ። አዎ ያይ ችግር የለም ቦታ ቢቀየር ችግር የለውም።
እሺ፣ እሱም ማስገባት አለብኝ ማለት ነው።
አዎ አራቱን መሆን አለበት። ሲቀጥል ስምንት መሆን አለበት በትንሹ ብዛቱ
እሺ፣ ስምንት እና ከዛ በላይ እሺ፣ እሺ። እ፣ እንደዛ ቢሆን ችግር ሞክሩ።
ካለ እ፣ ቴሌግራም ላይ ቻይናል ላይ ያላችሁ ታዲያ ቴክስት ማድረግ ትኛለች። ስቴፕን አለኝ እኔ እሺ ሌላ ግን ሁሌ ሞክሬ ያገጣሁት።
እሺ ስልክ ቁጥር ልስጦትና እዛ ላይ ጻፉልን ቴሌግራም ላይ እሺ፣ ዜሮ ዘጠኝ ዜሮ ሶስት
እሺ፣ ዜሮ ዘጠኝ ዜሮ ሶስት
አርባ አራት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት
አርባ ሰባት አለኝ ይሄን።
በቃ እሺ እሱ ላይ ጻፉልን እና እሺ እንመልስሎታለን።
እሺ እሺ እሺ መልካም ቀን።
እሺ ቴንክ ዩ ሲስቱ